አሁን ቲክቶክ ላይ የሆነ መኪና ነበር ታንክ ሀያ ስም ነው ታንክ ሀያ ስም ሞድ የሚል አቹ ስነው አይ ስነው ሆነ አምስት ሶስት
የአምስት ነጥብ ካሽ ነው ባንክ አዎ ባንክ ባንክም እንመቻቻለን ባንክ እ ባንክ
ስንት ስንት አንድ አምስት ባንክ አስራ ስድስት ነው እሺ እደውልልሻለሁ